ጤና ይስጥልኝ አባ።
ሰላም ነው። ጤና ይስጥልኝ።
እግዚአብሔር ይመስገን።
እ እንትን ፈልጌ ነበር።
ምን ልርዳት?
ቴሌብር አሪፍ ላይ ተሳስቼ ብር አስገባ- በሱ ባ- በሱ ላይ አስገ- ብር አስገብቼ ነበር።
OK። ይሄ ቻፓ ነው። እሺ፣ አሪፍ አይደለም።
እ?
ይሄ ቻፓ ነው። አሪፍ አይደለም።
እ፣ አሪፍ አይደለም እንዴ?
አይደለም፣ ቴሌብር አይደለም።
አይደለም። አዎ።
እንትን ወደ መቶ ሀያ ሰባት ደውዬ ነበርና እሺ።
ከዛ ሰማንያ ሰማንያ ዘጠኝ አስራ አንድ ደውል ብላ- ብላኝ ነበር።
አይ ይሄ የቻፓ ነው። የአሪፍ አይደለም። እርስዎ ደግሞ በአሪፍ ነው ያደረጉት አይደለም?
OK አሪፍ page ካለሽ ይቅርታ የለንም።